hello ሰላም ጤና ይስጥልኝ ቤት ቤት
ሰላም ነው እናቱ።
ሰላም ምን ልርዳ?
ብር ተይዞብኝ ነው በእናትሽ።
እሺ ስንት ብር ነበር?
ሶስት ሶስት መቶ ብር ስድስት መቶ ብር።
ቤት ቤት ቁጥርህ ነው?
አዎ መቼ ነበር ያረከው?
ቆይ ኧረ አንድ አስራ አምስት ቀን ሊሆነው ነው። ብደውል ብደውል ስልካችሁን አውቃችሁ አታነሱም።
አረ ስልካችንማ ይሰራል። ቀኑን ትነግረኛለህ?
ቀኑን ወይ አላስታ- አላስታውሰውም ቀኑን ቀኑን ማወቅ ስላለብኝ በሱ ነዋ check ማድረግልክ።
transaction account history ውስጥ ግባና check አድርገው።
አልከፍት አለ በሌላ ነው አሁን የሚያገኘኋችሁ። በዛኛው ስገባ ስልካችሁ አይደለም።
balance ኤ የእኛ ነው ሳይሆን- እ፣ ያንተን ስልክ account history ውስጥ ቤት ቤት account ውስጥ ገባና እኮ አልከፍት ብሎኝ በሌላ ነው አሁን እኮ እያናገርኩሽ ያለሁትኝ። አልከፍትም ማለት?
አለኝ እንደው
ቤት ቤት account ክ ነው?
አዎ አልከፍት አለኝ እንደው ለምን እ፣ ፋ- password ምን- ረስተኸው?
ኧረ አልረሳሁትም። ስለበላዎቹ ይሁን ምን አላውቅም፣ ብቻ አስወጥቶኛል ከጨዋታ ውጪ።
ይሰራል። ስለ password ን ረስተው ከሆነ forget password በለውና ኮድ ይልክልሃል።
እኮ እንደዛ ብዬ ነው አሁን በሌላ ቦታ ገብቼ እምቢ ሲለኝ በሌላ ቦታ ገብቼ ነው አሁን ያገኘሁሽ አንቺን እራሱ
የእኛማ ሰማንያ ስምንት ዜሮ አራት ላይ በማንኛውም ስልክ ከደወልክ ታገኘዋለክ። ግን እሺ እ፣ ያንተን በዛው በቤት ቤት account ክ አሁን እሱን ከከፈትከው history ው ስለማይጠፋ እሺ እዛ okay ላይ እሺ ገብተህ እስክሪብቱ ታዲያ ቀኑን እስኪ- check እሺ በቃ አድርገው።
እሺ እደውላለሁ።
እሺ እሺ እናትዬ መልካም ኑሪልኝ እሰይ